እባክዎት ውድ አድማጫችን አጠገቦት ያለውን ሬዲዮ ቀንሱ። ሀሎ ሀሎ ሀሎ አቤት ሀሎ
ሄሎ አቤት
ሄሎ አ- አቤት ሄሎ አይሰማዎትም? አይሰማዎትም?
ሄሎ ሀሎ
ሄሎ
ሀሎ አይሰማም? ሄሎ ሄሎ ሄሎ አይሰማም?
ሄሎ ሄሎ አካል
ላይቱ እ
ሰላሳ
ናጉማ
ሰላ ጋሪዳ
ጋሪ ሄሎ
አቤት አቤት ሀሎ ሄሎ አቤት አቤት ማሊ